አይ ስህተት አይደለም። ስራ ክርስም ስለሆንኩ
hello ሌላ hello፣ ጤና ይስጥልኝ።
እግዚአብሔር ይመስገን። ChipChip ነው።
አዎ ChipChip ነው።
ትናንትና አዘን ነበር። እንዲ አሁን እንዲያመጡልን ፈልገን ነበረ okay፣ ስልክ ይንገሩኝ።
እ ስልክ ቁጥሮትን ይንገሩኝ፣ check ላድርግሎት።
ቁ- ስልክ ቁጥሩን አዎ የእርስዎ የታዘዘበትን ስልክ ቁጥርሽ ዜሮ ዘጠኝ አርባ አርባ አስራ አንድ አስራ አንድ አርባ ሰባት አርባ ሰባት ሰባ ሁለት
ሰባ ሁለት
ከሰዓት ስለሌለን ነው። እሺ
ምስጋና ነው የሚለው።
አዎ
አንድ check ላድርግሎትና የ driver ስልክ ሰጥቶታል።
እሺ ትንሽ ጠብቁ። እ፣ ቀይ ስር አቮካዶ እና ድንች ነው አይደል?
አዎ እንደዛ ነው። ሽንኩርትም አለው።
okay፣ እሺ፣ እሺ።
ብርሃኔ በሚል ነው ሽንኩርት።
አዎ፣ አዎ አግኝቻለሁ። ስልክ ያዙ 0951
እሺ ዜሮ ዘጠኝ ሃምሳ አንድ 89
እሺ 48 80 አርባ ስምንት ሰማንያ እሺ አዎ፣ driver ኡ ነው ይደውልለት።
እሺ እሺ አባ አመሰግናለሁ።
መልካም ቀን።
እሺ